Hello ጤና ይስጥልን። Hello
ሰላም ጤና ይስጥልን።
አብሮ ይስጥልን። ሰላም ነው።
እግዚአብሔር
እ ስል መመዝገብ ፈልጌ ነበር። አጋጣሚ ሆኖ ትላንት ነው interview ላይ የሰማሁት እና ምንድን ነው መስፈርቱ?
በአካል ነው ወይስ በኦንላይን ነው?
አቤት በአካል ነው ወይስ ኦንላይን ላይ ነው በማለት ያለበት?
በአካል ቢሆን ይሻላል።
በአካል በሳምንት ሶስት ቀን ሀያ ሶስት ሚኒማም ከአስራ አንድ ሰዓት እስከ አስራ አንድ ሰዓት ድረስ ነው የሚሰጠው።
ኧረ በደንብ አይሰማምማ። ሄሎ ሀያ ሶስቱ ሲኒማ
እ
ሀያ ሶስቱ ሲኒማ በሳምንት ሀያ ስድስት ሺህ አስራ አንድ ሰዓት ተኩል እስከ አንድ ሰዓት ድረስ ነው።
ስንት አልሽኝ? ብሩን ሀያ ስድስት ሺህ
አስራ አንድ ሰዓት ተኩል እስከ አንድ ሰዓት ድረስ ነው ራሱ የሚሰጠው እሺ ብር ነው ክፍያው።
ክፍያው አንድ ሺህ ብር ነው።
አስር ሺህ ብር አስር ሺህ ብር አዎ፣ እሺ። ምን ያህል ጊዜ ነው ትምህርቱ የሚወስደው?
ሶስት ወር ሶስት ወር በወር ነው አስር ሺህ አስር ሺህ በወር ነው
አይ ለሶስት ወር አስር ሺህ ብር ለወር አስር ሺህ ብር አዎ።
እሺ። የት ነው እንትናችሁ? እማ እንትኑ already ትምህርቱ ተጀምሯል መሰለኛ ዛሬ Hello